hello deposit ብዬ ትናንትና ማታ መቶ ብር ከዛ አልገባም።
እሺ deposit ወደ- text ኡን ትልክልኛለህ ቴሌግራም ላይ?
ልኬልሻለሁ።
እሺ አንድ ሺህ ምናምን text ስለተጠረቀማ ስለተጠራቀመብን ነው። እሺ ያላየ ነው ለዛ ነው።
ልኬዋለሁ።
ሁላችንም እያ- እሺ ማን ነው ስምህ?
ማስረሻ አለማየሁ
እሺ ቆይ አንዴ። ማስረሻ አለማየሁ አ፣
ማስረሻ አለማየሁ እ? ውስጥ ነው።
ቤት- ቤተሰቤ ቁጥሬ ዜሮ ዘጠኝ ሀያ አራት እሺ ንገረኝ እስኪ ዜሮ ዘጠኝ ሀያ አራት ዜሮ ዘጠኝ ሰባ ስምንት ስልሳ አራት
እሺ ማስረሻ አሌክስ የሚል ቤስት ቤት ቁጥርን አሁን የነገርከኝ ነው አይደለም? እሺ በቃ ይኸው ለቻፓ ሪፍ- ለቻፓ ሪፖርት አደርግልሃለሁ። ትንሽ ጠብቀኝ approve እስኪያደርጉልህ።
እሺ እሺ አባቴ መልካም ቀን።